አይኔ ነሽና ብርሃኔ አይኔ ነሽና ብርሃኔ ወላዲተ አምላክ አብሶ ማለኔ ኪዳነ ምሕረት አብሶ ማለኔ ብርሃኔ ብርሃኔ ቅድስና ከኔ ስር መንገድን ከቶ ሳላ መጣሽና አሳየሽ ወደ ቤቴ አስገባሽ አይኔ ነህና ብርሃኔ አይኔ ነህና ብርሃኔ መላኩ ሚካኤል አብሶ ማለኔ የመላእክት አለቃ አብሶ ማለኔ ብርሃኔ ብርሃኔ እየገነት ጨለማው አወጣኝ ወደ ብርሃን ኃያል መልአክ ሕይወት ነው ደርሶልኛል ናስለው አይኔ ነህና ብርሃኔ አይኔ ነህና ብርሃኔ መላኩ ገብርኤል አብሶ ማለኔ አብሳሪው መልአክ አብሶ ማለኔ ብርሃኔ ብርሃኔ ቀኑ መሽቶ ስንባዝን ቤተዘመድ ሲገፋን ስንጨነቅ ተስፋ ቆርጠን ቅዱስ ገብርኤል ደረሰልን አይኔ ነህና ብርሃኔ አይኔ ነህና ብርሃኔ ቅዱስ ሩፋኤል አብሶ ማለኔ ፈታዬ ማህፀን አብሶ ማለኔ ብርሃኔ ብርሃኔ የእግዚአብሔር ስም ለጦ ቤት ተገልጾልን በረድኤት አይኑንም ያበራው ኃያል መልአክ እርሱ ነው። አይኔ ነህና ብርሃኔ አቡነ ሐብተ ማርያም አብሶ ማለኔ ጻድቅ አቡራኖን አብሶ ማለኔ